ሄሎ ሄሎ፣ ጤና ይስጥልኝ።
እግዚአብሔር ይመስገን።
ወንጌል አሜን።
ከቴሌ ነበር የምደውልሽ።
ምን ልታዘዝ?
ቴሌ ብር agent ተመዝግበሽ ነበር አይደል?
አዎ አዎ እ፣ እየሰራሽበት አይደለም። active ስላልሆነልሽ ነው።
አዎ አሁን እየሰራሁበት አይደለም። ለተወሰነ ጊዜ አ፣ ስልኩም ጠፍቶብኝ አልነበረኝም ነበር እና okay የሆነ ጊዜ ግን ድጋሚ እንትን ብዬ ነበር፣ አልተስተካከለልኝም። አሁን እየሰራሁ ነው፣ ግን አልተስተካከለልኝም።
እናስተካክልልሽ መስራት አዎ።
ከቻልሽ። okay የት አካባቢ ነው ያንቺ? ወደ ቀሊቲ ነው ወይስ ቂሊንጦ ቂሊንጦ ነው?
አዎ።
ኮንዶሚኒየም። በቃ ልጆቹ የከፈቱልሽ ልጆች ይመጣሉ፣ ያስተካክሉልሻል።
እሺ እሺ እሺ፣ መልካም ቀን ይሁንልሽ።
አመሰግናለሁ እሺ፣ ለሁላችን።
እሺ።